Hello ጤና ይስጥልኝ Auction Ethiopia እባክዎን ምን ልርዳው?
App Store ላይ ሞክሬው አጣሁት application።
ምን አሉኝ?
App Store ላይ application ኣችሁ እምቢ አለኝ።
application ኡን አጣሁት። Hello
application ኡን አጣሁት App Store ላይ ነው።
App Store ላይ አለ app ኡ App Store ላይ አለ። ምናልባት አጻጻፉን ወይ Auction Ethiopia ብለው text ላድርግሎት።
እስቲ አድርጊልኝ።
እሺ እሺ መልካም እሺ።